ሄሎ
ሄሎ ጤና ይስጥልን ቤተሰብ
አ፣ እና ከትላንትና ወዲያ ቅዱስ ጊዮርጊስ ብር አዘዋውሮ ነበረ ወደ ቴሌ እሺ
እና እስካሁን አልገባም ብሩ
እሺ የእሱ ቤት ቁጥር ንገረኝ ልልክ
ዜሮ ዘጠኝ ዜሮ ሁለት እሺ ዜሮ ዘጠኝ ዜሮ ሁለት ዜሮ ሁለት ዜሮ አራት ዜሮ አራት ሰባ ሁለት ሰባ ሁለት ዜሮ ዘጠኝ
ሰባ ሁለት ዜሮ ዘጠኝ አ፣
ስንት ብር ነበር?
አንድ ሺህ ዘጠኝ መቶ ሀምሳ መቼ ነበር?
ከትላንትና ወዲያ ማለት ነው። ቀን በሌሊት ማለት ነው በሌሊት ነው።
እሺ እያየሁ ነው ትንሽ
በአንድ በአንድ ነበር ያለው። ብሉኬት ብሉኬት ምንድን ነው?
ሄሎ ሄሎ አዎ process ላይ ነው ይላል እየተስተካከለ ነው እሺ የብዙ ሰው ነበር እንደዚህ ሆነው እያስተካከል ነው ይገባል እሺ
አ፣ ትላንትና የሚገባ ሰው ቆየ አዎ አዎ እያስተካከል ነው ነው እ ምን ያህል ጊዜ ወሰደ?
ዛሬ ለማስገባት እንሞክራለን
አይ፣ እሺ